ሄሎ
ሄሎ ወይ ጠርቶ ጠርቶ ነው ወይስ
ጠርቶ ጠርቶ ጠርቶ እግዚአብሔር
አ፣ እኔ የምልሽ እም።
አየሽው?
አዎ አራቱም አላረጉም ሶስቱም አላረጉ ማለቴ ሶስቱም አላረጉ ሶስቱም ላይ ባይድ አላረገ።
አዎ ስለዚህ ለሮቤል ሰላሳ ቤቷን ስልኳን ለሻዬ ባለፈው
እስቲ ካልጠፋ ሰላሳ መጨረሻው ስልሳ አንድ አ?
አ፣ ምን ልበላው
ደ- ደዊና ባይድና አስገባና ጨርሰው እንጂ ሬ- እንትን እኮ ብለን ልከልን ልሃል በይ
ችግር የለውም
የሮቤልን ማለት ነው።
በአንተ አይ ይሻላል።
ነገር ነገር ያለው ኦልሬዲ እንትን ንገሪ። እኔ እኮ ምንድን ቅድ- ቅድም ነግሬዋለሁ።
ምን ረስቶት ነው ታዲያ እረስት ነው ናት አይ እኔ ከምደውል ለ- አንተ ደውል ብዬ ነው እንትና አለ- እንትና የለም እንዴ ማ ገብቷል እንዴ ዮሴፍ ገብቷል እስቲ ሚኪ ቢሮ የሉ የሉ
አልገባም
አይ ጠዋት እኔ እንጃ አሁን ግን የሉም
እ፣ አይ ጠዋትስ አልገባም ነበር አሁን ነው እንጂ አይ አሁን የሉም ሲመጣ ትነግሪኛለሽ እሺ በ- ሲገባ
እሺ እነግርሃለሁ ለዛ ለ- በቃ ለረቤል ደውልሽ ነገር እሺ እንደዚህ እንደዚህ ልከንልህ ነበር ሪኩዌስቱን በይ አዎ ያውቃል አ እሱ ወንዴሮ ያካል
አይ እና ካወቀ መንከም እኮ ነው መንከም ነው እሱ ነገር አሁን ኦርደር ኦልሬዲ ማድረግ እንትን ስላልኩት አዎ እኔ ነግሬዋለሁ እኮ እኮ እና ሁሌ ቢድ አድርግ እየተባለ መደወል አይከብድም እረስቶ ነው እንጂ ቆይ እንዴ እኔ እኮ ገና ጠዋት ላይ ነው የነገርኩት።
በቃ እስቲ ላስታውሰው ምን አማራጭ አ፣ አለ ንገሪው እናት ያለው ጨርሰው በይ እሺ እሺ ጨርሰው ዘገየ በይ። እስከሆነ ላይ ቆዩ ይችላሉ ብዬ
እሺ ቻው
እሺ።
ሄሎ ሙሌ ሄሎ
እ፣ ዝጋው እምቢ አለኝ
እሺ እሺ